አንተን ብቻ መሙላት ነው።
እንትን ቴሌግራም ላይ ደረኙን ላኩልኝ ብላችሁ ነበር። እኔ ስፓም ስለያዘኝ በሌላ ሰው ነበር የላኩት።
እሺ ማን በሚል ስም ይላኩልን ወይም ስምና ስልክ ቁጥር አስቀምጠውልናል። ምናሉ ይቆራረጣል።
ኤኤንኤስ ፕረተን
እሺ እሺ፣ መኮንን ነው።
ዋው እሺ የላኩት ስክሪንሾት ደርሶናል። ተስተካክሎ እንዳለቀ እናሳውቀውታለን። እሺ መልካም ቀን ይሁንልዎት።